Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምንደውልሎት።
እሺ ስለ service ኣችን ያሉትን አስተያየት ለመቀበል ነበር የደወልነው።
አሀ፣ ቆይ እኔ ብዙ ተጠቃሚ አይደለም። ቆይ ጓደኛ ቆይ ገናኝሽ እሺ እሺ።
ቆይ አንድ ስልክ ይዛ አይ ችግር አስተያየት ስጡት። እኔ ለምን ተጠቃሚ አይደለሁኝ እና በቃ ለሚጠቀሙ ደውይላቸው። እኔ ተጠቃሚ ስላልሆንኩኝ
okay እርሶ order አድርገው ያውቀው?
እኔ በእኔ ነው ሞባይል ላይ ነበር order የሚያደርጉት እንጂ እኔ ምንም ተጠቃሚ አይደለሁም።
okay እሺ እሺ እሺ እሺ። እናመሰግናለን። መልካም ቀን